ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ግርማይ አዎ ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
እሺ በ photo editor vacancy ወጣ ነበረ።
አዎ pending payment ላይ አግኝተን ነው ነበር ያስቸገሩት ነገር ይኖራል ክፍያ ላይ?
አ- አይ አይደለም በሁለት ባለፈው በአንድ ስልክ አርግቼ ነበረ እና ያኛው ስልክ እንትን ስላለኝ በዚህ ላርግ ብዬ ግን እ፣ ቴሌብር በዚህኛው የለኝም በዚህኛው ቁጥር በሌላ ቁጥር ቴሌብር ልከፍል ብዬ ከዛ cancel cancel አደረገው
አ፣ ወይ ጓደኛ ውስጥ ምናምን ቴሌብር ካለው በዛ መክፈል ይችላሉ። የቅርብ ሰው ካለ እኔ ራሴ አለኝ እኮ ስልኬ ላይ አለኝ ቴሌብር ነው ግን ቁጥሩ በሌላ ቁጥር የወጣ ቴሌብር ነው ከዛ pay ስለው እም፣ የሆነ PIN የሆነ associated አይደለም ምናምን ምናምን ብሎ መልስ ሰጠ
ከቴሌብር ነው ማለት ነው ችግሩ።
መሰለኝ። አዎ post ኡ አለው ግን ከቦ- ከዛ በፊትም post አለው እኮ ሁለቴ ከፍዬ አዎ እንደዚሁ መተው እንደዚህ በቃ እየሄዱ እየተዉት ምናምን እኮ ነው ተቸገርኩኝ። ታውቂያለሽ?
ተቀጣሪዎቹ አዎ አሁን አንዷ ሳምንት ጠብቀኝ ብላኝ እዛ በዛ apply ያደረገች እም፣
እ፣ አንድ ቀን ትላንትና ሰርታ ዛሬ ሄደች። ከዛ ድጋሚ ልሞክር ብዬ ነው።
okay እሺ። ወይ ደግሞ በጣም ያስቸግሮት ከሆነ ወይ የሚያውቁት ሰው ካለ በች- በዛኛው ቴሌብር መክፈል ይችላሉ፣ በሚያውቁት ሰው ማለት ነው።
እሺ እሺ፣ አደርጋለሁ። ችግር የለውም።
እሺ የሚያስቸግሮት ነገር ካለ ወይም ግራ ከገባዎት ይደውሉልኝ። እሺ መልሰው።
እሺ፣ እደውላለሁ። እሺ፣ እሺ መልካም ቀን።
መልካም ቀን።